hello hello
አቤት ሰላም እንዴት ነህ?
ማ- ሰ- ሰላም ነው ማን ልበል እናቴ ሰላም ነኝ።
እሺ ሰላም ከ Wow Burger አራት ኪሎ ጎ- አውቶቡስ ተራ ነው ያለችው customer እሺ
ሰባ አምስት ብር ነው የታሰበልኝ እና እስኪ የሚስተካከል ከሆነ እንድታይልኝ ነው እሺ ንገረኝ። order number ክን?
ሀምሳ ስምንት ሰባ ዘጠኝ ሀምሳ ስምንት
ሰባ ዘጠኝ በቃ ቼክ አድርግልሃለሁ።
እሺ እሺ ሰላም ነው።
እሺ